ጤና ይስጥልኝ ሙሉ ስፖርት ነው እባክዎ የምንለቀው?
እንትኑ ላይ app ኡ ላይ ማለት ነው። Hello እየሰማሁት ነው ደንበኛችን።
እንትን bet የሚደረግበት ቦታ ተዘግቶ የለም።
ምን የሚደረግበት ቦታ?
እንትን bet የሚሆኑ ጨዋታዎችን የሚያሳይበት ቦታ እያሳየ አይደለም።
እስቲ የሚሉትን screenshot አድርገው በቴሌግራም ይላኩ።
እሺ እሺ